ጤና ይስጥልኝ የቴሴ በራ መርጃ ማዕከል እባክዎ ምን ልርዳው?
ለሳውዲ አረቢያ ጅዳ ማለት ነው።
እሺ እ እ ምንትን ጥቅምት እ ሀያ መሄጃችን ነው። ህዳር መሄጅ ጥቅምት ሀያ ነው። እ መመለሻችን ደግሞ ጥቅምት ሀያ ዘጠኝ
ጥቅምት ሀያ ሄደው
ጥቅምት ሀያ ዘጠኝ እንመ- እንመለሳለን። ትክክል መመለሻ ጥቅምት ሀያ ዘጠኝ
ሀያ ዘጠኝ ነው።
እሺ መመለሻው በሀያ ዘጠኝ ነው ያሉኝ አይደል?
አዎ ዘጠኝ ቀን ማለት ነው።
አዎ አዎ
ይቅርታ ትንሽ system እያስቸገረን ነው። እሺ ለዛ ነው። የሚቀንስ ዋጋ ያለን በሳውዲ ኤር direct በረራ ነው airlines okay ሰላሳ አምስት ሺ ሰላሳ ዘጠኝ ብር ነው።
ሰላሳ አምስት ሺህ ዘጠኝ ብር ለሁለት ሰው ነው።
አይ አንድ ሰው ነው ያየሁት። የሁለት ሰው ላድርግሎት።
አዎ እሺ አንድ ደቂቃ እ፣ አሁንም የሚቀንስ ሰው በረራ ያለን direct ከ- በሳውዲ ኤርላይንስ ነው። ሁለት ሰዓት ከሰላሳ አምስት ደቂቃ የሚፈጅ በረራ እህ ለሁለት ሰው
እ ዘጠኝ ሺ ሰባ ዘጠኝ ብር ነው።
በስንት ስልሳ ዘጠኝ ሺ ሰባ ዘጠኝ ዘጠኝ ሺህ ሰባ ስንት ዘጠኝ ሰዓት ነው በረራው? ከዚህ ስንት ሰዓት?
አንድ የ check ላድርግሎት።
Front left.
ሄሎ
ወይም አስራ አንድ ሰዓት ከሀምሳ የሚነሳ በረራ ነው። በእኛ አስራ አንድ ሰዓት በዚህ ሰዓት
በዚህ ሰዓት ነው አይደል?
አዎ ተነስቶ እዛ ማታ ሁለት ሰዓት ከሀያ አምስት የሚደርስ
በቃ አሁን አሁን መልስ እደውልልሃለሁ።
እሺ ደውል እዚህ የሆነ በር የምናስገባው በእናትን አም በሞባይል ባንኪንግ አካውንት ልከንሎት አካውንት ላይ ማስገባት ይችላሉ።
ከዛ እናንተ በቴሌግራም ትልኩልናላችሁ ወይ በ link ነው። እሺ ከዛ በኋላ ትኬቱንም እንልክሎታለን ቴሌግራም ላይ።
እሺ እሺ ወይ እሺ፣ እናመሰግናለን።
እኔ ጋር airlines አንድ ላይ ስላለ ኡምራ ወይ በቃ አጣርቼ እደውልልሃለሁ። እሺ እሺ እሺ፣ እንጠብቆታለን።
እሺ እሺ፣ እናመሰግናለን።